ያላነሱትን ቀየረ። ደግመሽ ደውለሽላቸው hello hello፣ ጤና ይስጥልኝ።
አብሮ ይስጥልን እናት።
ከቺፕቺፕ ነበር የምደውልሎት።
እሺ።
order አድርገው ያልመጣ item ነበሩት አይደል? ሽንኩርት።
አዎ ይቅርታ፣ በጣም ውጥረት ስላጋጠመን ነው። ለነገ ልንልክሎት ነበር።
እሺ፣ ችግር የለውም።
የት ነበር ሎኬሽኑ?
ሎኬሽኑ አባዶ።
የካ አባዶ።
አዎ እሺ፣ ይቅርታ፣ በጣም ነገ እንልክሎታለን።
እሺ፣ እሺ።
እሺ፣ መልካም ቀን።
መልካም ቀን። እሺ በእናትህ